ሄሎ፣ ጤና ይስጥልኝ።
ሄሎ፣ አቤት።
ሰላም ነው።
ሰላም
ትኬት ቦታ ለመያዝ ነበር ይቻላል?
ይቻላል። አዎ። የስንት ሰዓት ነው?
የስምንት ሰዓቱ እ?
ስምሽን ንገሪኝ። እስኪ
ማሺ
ስም ስምሽን ንገሪኝማ።
ዜሮ ዘጠኝ ሰላሳ እሺ። ዜሮ ዘጠኝ ሰላሳ አምስት እሺ፣ ሰማንያ ሰማንያ ስልሳ አምስት
እሺ፣ ሀምሳ አምስት
እሺ። ስምሽን ንገሪኝ።
ፌቨን ፍቃደ ስላሴ
ማን?
ፌቨን ፍቃደ ስላሴ ፌቨን ፈቃደ ስላሴ። እሺ፣ ፍቃደ ስላሴ አዎ።
እሺ እ ትኬቱን እዛው በቦታው ነው የሚቆርጡት። ለስንት ሰው ነው ቦታ የሚያስይዙት?
እሺ ቦታ እኔን የመርጠው ወይስ እናንተ?
እ ለአንድ ሰው ነው ወይስ ለእርሶ ብቻ ነው ወይስ ሌላም ሰው አለ?
ለአንድ ሰው ነው።
እሺ እሺ። መግቢያ አራት መቶ ብር ነው። ትኬቱን እዛው ያገኛሉ። በአካል መጥተው ከመጀመሩ ቀደም ብለው ይድረሱና እዛው ቆርጠው መግባት ይችላሉ።
እሺ እሺ እሺ እሺ። እናመሰግናለን።
እሺ